Yo Billy Bajijwa. Hello.
ሄሎ
አቤት።
ዘፋር ነህ?
አሁን ነኝ።
ሰላም ራሂል ነኝ። ከቤት ቤት ነው የምደውልልህ።
እሺ።
እሺ ጥያቄ ምንድን ነበረ?
አዎ ትላንትና አንድ ጨዋታ ሊካሄድ የነበረው ጨዋታ ተዘረዘ እም፣
እና እንዴት እናድርግ ነው ያልኩት።
ትናንትና ነው ሁሉም የተደረገው?
ሁል- ሁል- ሁሉም አዎ፣ ሁሉም አርመዋል፣ ሁሉም አርመዋል። ግን ያኛው ተላለፈ ጨዋታው አንዱ የሶክሲቲ የምለው ይሄ ትኬቱ የላክልኝ ነጭ እኮ ነው አይደለ?
እ?
ትኬቱ የላክልኝ screenshot አድርጋ ማለት ነው። ነጭ ነው አልታረመም።
አዎ አልታረመ። ለምን ታረመው? አልታ- የታረመውን ላሳይሽ። እዛው game ኡ ላይ የታረመው አለ።
ታርሟል።
አልታረመም ማለት እሺ፣ አዎ አላ- አሁን እሱ ይሆናል ካለው ሀያ አራት ሰዓት ጠብቅና እ ከዛ በሀያ አራት ሰዓት ውስጥ ያ game ካሄደ ውጤቱ ይቆጠራል።
ኦኬ ኦኬ ኦኬ ሀያ ካልተካሄደ አራት ሰዓት ደግሞ የእሱ ተቀንሶ ይሰጥሃል ማለት ነው።
እሱ በቃ ትግግል እሺ፣ እኔ ልወጣ እሱ ስለሆነ ልጠይቅሽ ግልጽ ብዬ ነው።
አድርጌልህ ልውጣ ብዬ ነው የደወልኩት።
አዎ ይሄን ልጠይቅሽ ብዬ ነው ራሱ እኔ ወይ እ፣ ጨዋታው ተቀንሶ ያኛውን ጨዋታ እንዲከፍለኝ ነበረ።
አዎ፣ ሀያ አራት ሰዓት እ፣ መጠበቅ አለብህ።
አዎ ትኬቱ ላይ ያለውን ደግሞ ማየት እኮ ትችያለሽ። ሁሉም እ፣ ትክክል መሆኑን የትላንትና ጨዋታዎች አይተሽ ይሄን አዎ፣ አይ ጻፍልኝ ትኬቱን ብዬሽ ነበረ። አ- ያከበብኩበት እንድጽፍልኝ ነበር አሀ አልጻፍኩልኝም።
okay okay እሱን ትኬት ልላክልሽ እንትኑ እ፣ በቃ ችግር ወይ የለም።
አስብ- የቀረው አንድ ጨዋታ ከሆነ ያ አንድ የተራዘመው ጨዋታ ጨዋታ እሱም ብቻ ተዘር ከሆነ አዎ በቃ አዎ እሱ ከሆነ ከሀያ አራት ሰዓት በኋላ ውጤት ስለሚለቀቅ ካልተለቀቀ የከሳት ሌሎች ልጆች አሉ ያስተናግዱሃል። የ- ጻፍ ጻፍልኝ።
በቃ እሺ እሺ እሺ መልካም ቀን ይሁንልህ ጃፋር።
እሺ እሺ